ጤና ይስጥልኝ ማን ይባላል?
ሄሎ
ጤና ጤና ይስጥልኝ።
ይስጥ ሰሞን እግዚአብሔር ይመስገን።
እንትን ጄቱር ዳሽንግ ፈልጌ ነበረ።
ሴቱን ተለጠፈ ነው እ።
ዜሮ ዜሮ የለጥፈ
ይኖረናል። ስንት ሀያ በ- ሀያ ሁለት ነው ሀያ ሀያ ሶስት ሀያ ሀያ እስቲ ዋ- ማለት እስቲ ከአቅም አንጻር አሁን ተስ እንትን ላይ ነበር የማውቀው ቲክቶክ ላይ እና ይሄን ያህል ባንክ አወጣለሁ ባንክ አወጣለሁ ይላል እና hello እየሰማሁ ነው።
እና እም፣ እኔ አሁን አቅሜ cash እስከ ሶስት ድረስ ነው
ሶስት ሚሊዮን
እ፣ እኮ ይችላሉ። እሺ ቁጥር ልስጦትና ደውሉላት ዜሮ ዘጠኝ አርባ አራት
እሺ ዜሮ ዘጠኝ አንድ ቆይ፣ ዜሮ ዘጠኝ አርባ አራት እ፣ ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ
ሰማንያ ሰባት
አስራ አንድ
እሺ thank you ማን ብዬ ልደውል? ማን ነው?
ማሪ ባባ ብሎ ያናግሯል።
ማሊባባ። እሺ እሺ